hello ጤና ይስጥልኝ ሰላም ብሎ ሜሮ ነው የምንደውለው
ሰላም ነው እግዚአብሔር ይመስገን በኮራ ሆስፒታል አንድ patient ፈልገን ነበር transfer ለማድረግ ወደ ጳውሎስ
እሺ ጳውሎስ communicate አድርጋችኋል
አዎ already ተቀብሏቸዋል
እሺ ስለ patient ኡ condition ንገሩን
እሺ intubated ነው patient ኡ minimal support ላይ ነው ያለው FiO2 ኡ thirty five percent ነው PEEP five ነው
ነገር ውስጥ ነግረኛለሽ ይቅርታ
ventilated ventilator ላይ ናቸው PEEP five ነው FiO2 ኡ thirty five ነው minimal support ላይ ናቸው ያሉት ሄሎ ሄሎ እየሰማሁሽ ነው minimal support ላይ ናቸው ያሉት ከዛ ውጪ GCS ኣቸው ten ነው ten T ten intubated ስለሆኑ ማለት ነው ten T ይገባል
እሺ vasopressor ላይ ናቸው
አስተካክል በይ vasopressor ላይ ናቸው
አይደሉም pressor ላይ አይደሉም HD ሰውን ይላል
BP ስንት ነው BP ያቸው
መቶ አርባ በሰባ respiratory rate ኣቸው twenty saturation መቶ FiO2 ሰላሳ አምስት ላይ pulse rate sorry sorry sorry saturation ኡን ቀስ ብለሽ ንገሪኝ።
መቶ ሰላሳ አምስት FiO2 ላይ ማለት ነው።
ሰላሳ አምስት FiO2 ላይ መቶ መቶ saturation። እሺ ስንት አመታቸው ነው?
ሰባ
ሰባ። እሺ male ናቸው female?
male
tidal volume ኣቸው
አራት መቶ አራት መቶ
እሺ reason for referral ምንድን ነው?
financial ያን ነው አይሻ
እሺ መልሰን
እሺ እሺ መልሰን እንደውልሻለን። በዚህ ስልክ ነው አይደለ?
መልሰሽ እሺ እሺ መልሼ እደውላለሁ።